ተባልሻ hello ጤና ይስጥልኝ በሽት ቤት
password ረስቼ ነበር
forget password የሚለውን click አድርገው እና ሌላ password ይልክልሃል
ይለኛል እንጂ አልላከልኝም ያው ደጋግመህ ስለሞከርከው ይሆናል ደጋግመህ ከሞከርከው አይልክም ደጋግመህ forget forget ካልከው ማለት ነው እኮ ሁለት ጊዜ እኮ ነው የደጋገምኩት እሺ አንዴ refresh አድርገው እና አንዴ ብቻ forget ብለህ ጠብቀው እና ሚላክልህ በዛ በከፈትከው ቁጥር ነው ያ ስልክ አንተ ጋ ነው አይደል ያለው refresh አድርግና አንዴ ብቻ forget ብለህ እስኪልክ ድረስ ጠብቀው
እሺ እሺ አመሰግናለሁ መልካም ቀን